ጤና ይስጥልኝ ቻፓ
አብሮ ይስጥልን እናት እንዴት ዋልሽ?
እንድርታ
እንትን ብር በቻፓ withdraw አድርጌ እስካሁን አልመጣም። ጠዋት ነው
ወደ ምን ባንክ ነው?
ወደ ቴሌብር
የቴሌብር ስልክ ቁጥር አሁን የደወሉበት ነው?
አይደለም፣ ልንገርሽ ልንገርሽ
እሺ ንገሩኝ።
ዜሮ ዘጠኝ ስልሳ ሰባት ዜሮ ዘጠኝ ስልሳ ሰባት አስራ ሰባት
አስራ ሰባት ሰባ ዘጠኝ ሰላሳ
እሺ ወደኛ ከፍላሽ ስፖርት አልተላከም። እሺ
አልገባም
ከፍላሽ ስፖርት እኮ ግን የዛኔ እኮ ሳረግ ግን እንትን withdraw ያደረኩበት እኮ screenshot አለን ምናምን
መቼ ነው?
ዛሬ ጠዋት ጠዋት አንድ ሰዓት ከሩብ አካባቢ አዎ ከእነሱ back office ላይ approve አልተደረገም ወደኛ system።
እኮ ዝም ብሎ አሁን እንደዛ ያሳያል ማለት ነው። withdraw ሲደረግ እንትን screenshot ሲደረግ እኮ ከነ- እርሱ ጋር ያለው ሳይሆን ከእነሱ approve ተደርጎ ይላካል ወደኛ። እሺ እኮ ገባ። ከእናንተ ጋር contact የላቸውም እንዴ ነው?
አላቸው ግን approve ያስደርጉ እኛ system ላይ አልመጣም።
ስለዚህ እኛ ጋር አሁን ፍላሽ ስቶር ላይ ነው መደወል ያለብን።
ወይ website ኣቸው ላይ ወይ ስልካቸው ላይ ደውለው ያናግሯቸው።